ጤና ይስጥልን ቤተሰቤት ረዴት ነው የሚለርዳው
ከ account ወጪ አድርጌ ነበር ወደ ቴሌብር አልገባልኝም።
እሺ አሁን የደወልክበት ነው ቤተሰቤት ቁጥር አ
ስንት ብር ነው?
አምስት ሺህ ብር ሶስት ሺህ ብሩን አምስት አምስት መቶ ብር አድርጌ ሁለት ሺውን አንድ ሺህ አንድ ሺህ እሺ መቼ ነው ዊዝዶ ያደረከው?
አሁን
እሺ አምስት ሶስት ሺህ እና አምስት አምስት መቶ ሶስት ሺህ እና አንድ አንድ ሺህ አምስት ሺህ ማለት ነው።
አምስት ሺህ አንድ ላይ ማለት ነው።
ወደ ቴሌብር account ነው አይደለ?
አ
confirm አድርጌልሃለሁ። እሺ የገባልን ነው እሺ እናቴ ገብቶልሃል። check አድርገው።
እሺ thank እሺ ስለደወሉ እናመሰግናለን። መልካም ቀን።
ዩ